ሄሎ
ዩናይትድሊ ሊሆንስ ኪችን ነው አዎ ከአሪፌ ነው የምንደውልለት ማለት ይባላለሁ ይሰማል አዎ እሺ በፖስት ምንም አይነት ትራንዛክሽን እየተካሄደ ነው?
ማኔጀሩ ስልክ ቴክስት ላድርግልሽ እና እሱ ጋር ደውይለት እሺ ቁጥሩን ይስጡን ቴክስት ለማድረግ ስለማይሰራ ቴክስት አደርግልሻለሁ አሁን ሚቲንግ ውስጥ ስለሆንኩ ቅርታ እሺ text ለማድረግ አይሰራም መልሰን ደውለን ወይ እንወስዳለን ሲመቸው እሺ thank you